ሰው እንዴት ይገፋፋኛል ለአምልኮ ተነስ ይለኛል ሰው እንዴት ይገፋፋኛል ለእልልታ ተነስ ይለኛል ሰው እንዴት ይገፋፋኛል ለአምልኮ ተነስ ይለኛል ሰው እንዴት ይገፋፋኛል ለእልልታ ተነስ ይለኛል ጸጋው በሕይወቴ በሶ አይለው በሶ አይለው ያሰምረኛል ሁሉን አስሎ ሁሉን አስሎ ልቤ ጨከነ ሊሰዋ ዜማ ሊሰዋ ዜማ አመልከዋለው ጠላት የሚስማ ጠላት የሚስማ በማለዳ አምልኮ ውዳሴ አመጣለሁ ከዘመርኩት በላይ ገና ለሱ ዘምራለሁ የእሱ ሥራ ያደረገው ድንቅ ታምራቱ መቼ ያልቃል ቢነገር ዘላለም ምሕረቱ መቼ ያልቃል ምሕረቱ መቼ ያልቃል ምሕረቱ መቼ ያልቃል ምሕረቱ መቼ ያልቃል ምሕረቱ ቸርነቱን በዓይኔ አይቻለው ደጋግሜ አይዞ ሲለኝ በአመነታው ጊዜ በድካሜ ሰላም አለኝ። የተዘጋውን ቤቴ ከፍቶ ታሪክ ሠራ ወደ ጎጆዬ ውስጥ ኢየሱስ ገብቶ ኢየሱስ ገብቶ ኢየሱስ ገብቶ ኢየሱስ ገብቶ ኢየሱስ ገብቶ ኢየሱስ ገብቶ ኢየሱስ ገብቶ ኢየሱስ ገብቶ ኢየሱስ ገብቶ ጨምሩለት ምስጋናን ጨምሩለት ጨምሩለት እልልታን ጨምሩለት ጨምሩለት ምስጋናን ጨምሩለት ጨምሩለት እልልታን ጨምሩለት አይበዛበትም ጨምሩለት አይበዛበት ጨምሩለት አይበዛበት ጨምሩለት አይበዛበት ጨምሩለት አምላክ አለኝ ልመናዬን ሰምቶ የሚመልስ ትሑት አባት ያነከሰችን ነፍስ የሚፈውስ ወድጄው ነው እርሱን መርጬው ነው የማመልከው ለሽብሸባ ለእልልታ ልቤ የጨከነ የጨከነው የጨከነው የጨከነው የጨከነው የጨከነው የጨከነው የጨከነው የጨከነው ጨምሩለት ምስጋናን ጨምሩለት ጨምሩለት እልልታን ጨምሩለት ጨምሩለት ምስጋና ጨምሩለት ጨምሩለት እልልታን ጨምሩለት አይበዛበት ጨምሩለት አይበዛበት ጨምሩለት አይበዛበት ጨምሩለት አይበዛበት ጨምሩለት ጨምሩለት ምስጋናን ጨምሩለት ጨምሩለት እልልታን ጨምሩለት ጨምሩለት ምስጋናን ጨምሩለት ጨምሩለት እልልታን ጨምሩለት አይበዛበት ጨምሩለት አይበዛበት ጨምሩለት አይበዛበት ጨምሩለት አይበዛበት ጨምሩለት